hello hello አቤት ሰላም ሰላም፣ እግዚአብሔር ይመስገን።
ከቤት ቤት ነበር የምደውለው።
እሺ እ፣ ምን ሆኖብህ ነው?
ትላንትና በ- ወደ ንግድ ባንክና ወደ ቴሌ ብር withdraw አረኩኝ እሺ
እና ዛሬ ስል ሰማንያ ስምንት ዜሮ አራት ደውዬ ስጠይቃቸው እንደገና ወደ ፊስት ወደ እንትኑ መለሰችልኝ ብሩን ማለት ነው።
እሺ እና በቴሌ ብር አስር ሀያ እያረክ ብታስገባ ይቻላል አለችኝ። እሺ አልኩና እ፣ እሺ ሀያ ሺህ ቴሌ ብር ላይ ዛሬም ላኩኝ። ቆረጠው ግን አላስገባም። አሁንም ማለት ነው።
አዎ፣ ከአስር ሺህ ብር በላይ ሲሆን confirm መደረግ ስላለበት ነው። የቤት ቤት ቁጥር አሁን የደወል አሁን የደወልኩበት ነው።
እሺ አሁን እ፣ ዜ- ስለዚህ ምን ላድርግ? አሁን system ኡ ላይ ነው ያለው ብሩ።
እኮ እኔ confirm አደርግልሃለሁ። አሁን አሁን እሺ።
የደወልኩበት ነው።
እሺ ይሄ አዎ የኔ ቁጥር ነው። ስለዚህ ምን ላድርግ አሁን?
ቆይ ጠብቀኝ፣ እሺ እሺ ቼክ ላድርገው።
እም።
ወደ ቴሌ ብር ነው አይደለ?
ሀያ ሺህ ወደ ቴሌ ብር ልክ ያለው አሁን እንደገና system ኡ ላይ አለኝ መቶ ሀያ ሺህ ብር ያላኩት
እሺ እም።
እ፣ ሀያ ሺህ ብሩ ገብቶልሃል። ሌላም withdraw አዎ።
ማድረግ ትችላለህ።
okay ስለዚህ መቶ ሀያ ሺህ ብሩን ምን ላድርግ? በነ- ወደ አካውንት ላድርገ ወይስ በቴሌ አይ ብር?
ወደ ቴሌ ብር ቢሆን አሁን እንደዚህ በሳንቲም ቢ ወደ ቴሌ ብር ወዲያው ይገባልሃል። ወደ ቻፓ በቻፓ ከሆነ ግን ሊቆይብህ ይችላል።
ስለዚህ ወደ ባንክ በሳንቲም ከሆነ ደግሞ- ስንት ስንት እያረኩ ላስገባው?
እ፣ እንደዚሁ ሀያ ሀያ እያረክ እንትን ሀያ በለውና ሀያ ባረገው አሁን እንደዚህ ሌት አይሆንም? ይገባል።
አይሆንም። ግን ደውልልኝ ልክ እንዳደረግከው confirm እሺ።
እንዳደርግልህ ደውልልኝ።
ሁሉንም በሀያ በሀያ ልላከውና አዎ በስ በዚህ ቁጥር ልደውልሽ።
አዎ ደውልልኝ።
እሺ እሺ አሁን እሺ እሺ እኔ ማለት ነው።